Io l-isforzi huwa akkomilleddaw, ሄሎ
l-isforzi huwa akkomilleddaw።
የሆነ ምንድን ነው ከትናንት ቅዳሜ ይመስለኛል በአሪፍ ፔይ ዲፖዚት አድርጌ
እሺ
እስካሁን አልደረሰም። መቶ ሀያ አምስት ብር ፔንዲንግ ይላል። ይኸው ቅዳሜና እሑድ ምንም ሳልጫወት ይኸው በእናንተ ምክንያት አለፍኩ።
ለመቶ ሀያ አምስት ብር ነው።
መቶ ሁለት ጊዜ መቶ ብር መቶ አምስት ብር አስገባውኝና መጀመሪያ ፔንዶን ብስል ምንድን ነው ችግሩ? ይሄ ድጋሚ ቼክ አፕ ሀያ አስገባው እሱም እዛው ተቆልፎ ጸጥ።
transaction ምንድን ነው deposit ያደረጉት?
deposit deposit ነው ያደረኩት። አ- ከቴሌ ብር የተላከልዎትን message ይላኩልን።
እ በየት በዚህ ስልክ
ቁጥር ያዙ፣
እ እ እ ቁጥር ያዙ።
እሺ
ዜሮ ዘጠኝ ሰባ ስምንት
እሺ ዜሮ ዘጠኝ እሺ ሰባ ስምንት እሺ አስራ ስድስት
አስራ ስድስት ሰላሳ ዜሮ ስድስት
ሰላሳ ዜሮ ስድስት ግን ምንድን ነው ስልክ ስንት ጊዜ ሞካክሬ ይኸው ከትናንት ወዲያ ብለፈ እምቢ አላችሁኝ እኮ አላንሳ አላችሁ በእውነት ትናንትና እሑድ ነው።
ከትናንት ወዲያ ከትናንት ወዲያ እምቢ እንዳለኝ ትናንት ማለት ወዲያ ደግሞ እስከ